ጤና ይስጥልኝ። ሁሉ ስፖርት ነው በአኮም ለዳው።
ጤና ይስጥልኝ። እንዴት ናችሁ?
እግዚአብሔር ይመስገን።
አይ ተደጋሚ ከሁለት ወር ፊትም ከትናንትና ከሶስት ቀን በፊትም ወደ እንትን ያስተላለፍኩት ከቴሌብር ወደ ሁሉ ስፖርት account ኤ አይገባም።
okay። ከቴሌብር ወደ ሁሉ ስፖርት account ነው?
አዎ። ከዚህ በፊት ከሁለት ሶስት ሶስት ወር በፊትም እንደዛ ሞክሬው አቋርጬው ነበር አሳልፌ እምቢ አለኝ ማለት ነው። ከትናንትና በማነው ቅዳሜ ዕለትም ወደ ስልሳ ብር ሞከርኩትና እሱም አላለፈም ማለት ነው።
በቴሌግራም ላኩልን screenshot አድርገው
የትኛው
deposit ያደረጉበትን
ሪፖርት አይ አሁን እኮ ነው ሪፖርት እያደረኩ ያለው።
አይ deposit ያደረጉበትን በቴሌግራም screenshot አድርገው የላኩልን text ላይ የገባለሁትን።
እሺ እንትን አይቻልም በስልክ ምናምን እንትን
እኮ screenshot የገባውን አለ አይደለ?
አዎ ቴሌብር ሲልኩ deposit ሲያደርጉ ደረሰኝ ነገር አለች አይደል? ያችን ደረሰኝ screenshot አድርገው የላኩ።
እሺ እሺ እሺ